ጤና ይስጥልኝ ሁሉ ስፖርት ባኮ ምን ወዳሁት
ቁጥር የሆነ ቁጥር ሰተሽ ነበር። እስቲ ድጋሚ ተናገር።
የትኛውን ነው የቴሌ ብሩ ነው?
ያ የቴሌ ብሩ ነው። የሆነች ልጅ ለሰው ጋር ሳስገባና ደረሰኙን በቴሌግራም ትልክልኛል አላልሽኝ?
እሺ የቴሌግራም ነው ወይስ የቴሌ ብሩ ነው የምደግምልህ?
ቴሌግራሙ አለኝ። ቴሌግራም አላችሁማ አለኝ። የቴሌ ብሩ ዜሮ ዘጠኝ ሰላሳ ሁለት
እሺ፣ ሰላሳ አምስት እሺ።
አስራ ዘጠኝ ስልሳ ስድስት
1966 አዎ ፍትህ አምላክ ማርዬ በአምላክ ማርዬ ፍትህ አምላክ ማርዬ ፍትህ አምላክ ማርዬ። አዎ አዎ ፍትህ አምላክ። በቃ እሺ፣ አመሰግናለሁ።
እሺ